ሄሎ ሄሎ እ ጤና ይስጥልኝ። ሰላም ነው?
አለ ሰላም ነው?
እ ምደውለው ከዊ ፕላስ ሶሉሽን ነው። ዊ ፕላስ ሶሉሽን ድርጅት ነው እና አንድ app develop አድርጓል። እዛ app ውስጥ እ ከ- የተለያየ service እ አሉት እና አንደኛው የእናንተ አይነት ሲሆን store ኣችሁን እዛ app ውስጥ እያስተዋወቃችሁ እንድትጠቀሙ ነበረ እ ግብይት ማለት ነው። delivery ም ከፈለገ customer እኛ delivery ም እናደርጋለን።
እሺ ስለዚህ እቃውን ነው የምንልክላችሁ? እንዴት?
አይ አይደለም እ መጀመሪያ መመዝገብ አለብህ። app link ልላክልና app ኡን አውርደህ እዛ ላይ የምትመዘገባለህ።
ምንድን ነው የ app ኡ ስም?
ዊ ፕላስ ሶሉሽን የሚለው
እሺ ላኪው እና check አደርገዋለሁ። እሺ እሺ app ኡን ለማውረድ ነው።
አዎ app ኡ ለማውረድ ከሆነ እንትን store በሚለው ነው። ዊ ፕላስ ፕሌይ ስቶር ላይ አለ።
አ አለ ዊ ፕላስ ሶሉሽን ስቶር የሚል
ዊ ፕላስ አይነት ሶሉሽን ስቶር ስለሆነ የእናንተ ዊ ፕላስ ሶሉሽን ስቶር የሚል ነው።
ዊ ፕላስ ሶሉሽን ስቶር። እሺ አ እሺ እሺ አመሰግናለሁ። መልካም ቀን።
እሺ